hello
hello፣ ሰላም ጤና ይስጥልኝ። ሚስት ቤት አሁን ደውዬ ነበር።
እሺ፣ approve ይደረግልኝ ማለት በአስር አስር ሞክር ምናምን ተብዬ ነበር። አሁን okay። ሀምሳችሁ ነው
አ- አም- አርባ ሺህ ነበረ እም፣ በአስር አስር ሞክር ተብዬ አሁን በአስር ሺህ ስሞክር አስር ቆርጧል።
እሺ።
approve ይደረግልኛል።
በዚህ በደወልክበት አ እሺ፣ ቆይ አንዴ እሺ ብር ቀልድ ይሁን እስቲ ብር ቀልዶ ነው ጭራሽ እኔ እንጃ። ወይ ጭራሽ ነው
እሺ። ያው ሊገባ processing ላይ ነው። ትንሽ ጠብቀውና ይገባልሃል። እሺ፣ እሺ በእንትን ነው በ term በ term ነው እንደ እኔ አሁን አስር አስር ዝም ብዬ ሳከታትለው እምቢ አለ። ይሄኛው ሲገባ ነው ከእንደገና መሞከር አይ የምችለው?
አይደለም፣ አይደለም፣ ይቻላል፣ አ ይቻላል።
እምቢ አለኝ። እሺ አይ ይቻላል። ሞክረው፣ refresh ምናምን እያረክ ሞክረው። connection ይሆናል።
እሺ እሺ እሺ